ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምልወደው ልኬልሻለሁ ቴሌግራም ላይ
አሁን የላኩት አ
የትኛው ቴሌግራም ነው የላኩት?
ልኬዋለሁ ቁጥሩትን ንገሩኝ። ቴሌግራም ላይ የላኩበት
ዜሮ ሰባት
ዜሮ ሰባት እሺ አስራ ሶስት
አስራ ሶስት ስልሳ ስድስት ሰማንያ ሶስት ሀምሳ አምስት ስልሳ ስድስት ሰማንያ ሶስት ሀምሳ አምስት
ሰባ አንድ እሺ ዜሮ ሰባት አስራ ሶስት ስልሳ ስድስት ሰማንያ ሶስት ሀምሳ አምስት አ
ኤቢ የሚለው ማለት ነው።
አዎ አዎ።
እሺ ኤቢ የሚጠቀሙት በአርባ ዘጠኝ ቤቱ ነው ሁሉ አርባ ስፖርት።
ዘጠኝ ዜሮ አንድ ሰባ ስምንት ዘጠና አንድ አዎ።
እሺ አስተላልፍ ይሉታል። መልሱን ስናገኝ እናሳውቆታለን።
እሺ